የማርቆስ ወንጌል ምዕራፍ 15 ከቁጥር 16 እስከ 33።
ስድስቱ ሰዓት አበጥዎ ለስምዖን ከመ ይጹር መስቀሎ
ይዜ የሉቃስ ወንጌል ምዕራፍ 23 ከቁጥር 27 እስከ 41 ቅድስቱ ሰዓት ሰቀልዎ ለኢየሱስ በቀራንዮ መካን
የዮሐንስ ወንጌል ምዕራፍ 19 ከቁጥር 13 እስከ 27 ቅድስቱ ሰዓት ቀትር ሶብያ ሊቃነ ካህናት ሰቀልዎ ለኢየሱስ ማይክል ክልኤ ፈያት ይዜ ስደት